ሄሎ ሄሎ
አቤት ጤና ይስጥልኝ።
አብረሽ
የእንትን ኦንላይን ስልጠና አሰልጣኝ ነኝ እና የወጌሻ
እሺ
እና ቪዲዮ የተላከልኝ እስካሁን ሁለት ቪዲዮ ብቻ ነው በቴሌግራም ማለት ነው። ኢሜይልም ልክ ያለው እና እስካሁን ማለት ሁሌ ስደውል ብቻ ነው የሚላክልኝ እየገባልኝ አይደለም።
ምን ቪዲዮ ነው?
አዎ online class ስልጠና ነኝ።
እየተከታተሉ አይደለም አ- እየተከታተልኩ አይደለም።
እኮ በሰዓቱ ማክሰኞ፣ ሐሙስ፣ ቅዳሜ ነው። በቀኑ እየገቡ መከታተል ይችላሉ እኮ እኮ መከታተል ለመከታተል እንዴት ማለት ልከታተል?
አት- link ኡ ካለፈ በኋላ ሊሆን
link ኡ እየተላከልኝ አይደለም እኮ ለመከታተልም
ኢሜል ላይ አልተላከሎትም።
አልተላከልኝም።
ሄሎ አይሰማም።
አልተላከልኝም።
ሄሎ ሄሎ
አቤት። ከዚህ በፊት እሺ፣ በምን አዩት?
ከዚህ በፊት በቴሌግራም በቴሌግራም ኢሜልሽ እና የከፈልሽበት ደረሰኝ ላኪ ተብዬ በዛ ልኬ በዛ ነው የተላከልኝ።
ቴሌግራም ላይ ነው link ኡ የተላከልሽ።
አዎ
ድምፅሽ ይቆራረጣል።
አዎ ቴሌግራም ላይ ስለዚህ ነው ቴሌግራም ላይ የተላከልኝ።
ጻፊላት ለማኪ።
እኮ እየጻፍኩኝ ነው፣ ቴሌግራም እሺ፣ ቴሌግራም ላይ እየጻፍኩኝ ነው።
ጻፊላት። እሺ ጻፊላት እና ይላክልሻል። ግን link ኡ የሚላከው በኢሜል ነው። ኢሜል ልከሽ ከሆነ ከዚህ በፊት ኢሜልሽን check አድርጊው።